ላ እግዚአብሔር ይመስገን ተደውሎልኝ ነበረ።
ኦፕሽን ኢትዮጵያ ነበረ የምደውለው ከሰው እ አዎ
የአሸናፊ ስጣ ነበር
አዎ ነበረኝ። አዎ እ እ ዛሬ ከሰዓት ሄጄ እወስዳለሁ ብለውኝ ነበረ።
አዎ አዎ ደውዬለት፣ ልሄድ ነው።
እሺ ስንት ሰዓት ላይ ነው እ፣ ሰዓቱን ከዚህ የሚሄዱ ልጆች ስላሉ ሰዓቱን ይነግሩኛል።
እም፣ እኔ አራት ኪሎ ነው ያለሁት።
እሺ እ፣ የት ነው ያለሁት? ጠመንጃ ያዥ ነው ቦታው። hello